ሄሎ
ሄሎ ሳኮ አቤት።
አቤት withdraw ሞከርከው ወይስ አይ ልጫወት ነው እኮ አንድ ላይ በቃ ሌላም ትኬት ስላለኝ አንድ ላይ ልጫወት ፈልጌ ነው።
አይ በዚህኛው እንትን ሎ- lock ልናደርገው ስለሆነ ልንዘጋው ነው እንትን እንዳይወድብ ብለን እኮ ነው። አሁን አንተ ብቻ ነህ እንደዚህ በእንደዚህ አይነት ጮት ያለው በስልክ ቁጥር መሆን ስላለበት ግዴታ እሺ አሁን በፊት withdraw አድርገውና ወደ ከፈለግከም እኮ ከቴሌብር ምናምን መላክ ይችላል። በስልክ ቁጥር deposit አድርገህ ወደ ስልክ ቁጥር OK በሌ በስልክ ቁጥር ቢሆን በስልክ ቁጥር በ-
እሺ አሁን እሺ በፊት የተጫወኩት ሳል በሀምሳ ሺህ እኮ የቆረጥኩት አለ።
በሀምሳ ሺህ ብር የቆረጥኩት ትኬት አለ።
አዎ መቼ ዕለት ነው የቆረጥከው?
እ፣ ትናንትና ትናንትና። እስቲ አዎ።
አላለቀም ጨዋታው።
አለ ገና ነው የጀመረው።
እሺ ቆይ እስቲ የት አለ ያው መስመር ላይ ጠብቀኝ አንዴ።
እሺ
hello አቤት በቃ ይሄኛውን ችግር የለውም ጠብቀው፣ ግን በዚህኛው account አትጫወትበት። ወይም ከፈለክም ደግሞ በ voucher withdraw በለው ነው አ፣ በሌላ ስልክ ወደ ሌላ ስልክ deposit አድርገው። ግን እዛ ላይ ስታደርገው ያው withdraw ብለህ አይገባልህም። like መጫወቻ ብቻ ነው የሚሆንክ ብሩ።
አ፣ አ፣ እኔ አሁን መጫወት ፈልጌ ነው በትበት በቃ ወሰነ።
እንደዛ ከሆነ withdraw በ voucher በለው እና ኮድ ሲሰጥክ ስልክ ቁጥርን create አድርግና አዲስ account አ፣ ወደዛ deposit አድርገው፣ ወደዛ transfer ማድረግ ትችላለህ። ግን ለመጫወቻ ብቻ ነው የሚሆንክ ብሩ።
እሺ እሺ። ግን አሁን ይሄ የተጫወኩትስ እሱን ጠብቆ ሎክ ችግር የለውም።
ካደረጋችሁ።
ጠብቀውና win ካደረገ ምናምንም ያው እንደዚሁ እናደርገዋለን። ግን ወደፊት ግን አትጫወትበት። ይሄን account አሁን ይሄን ትኬት አይተን ከዚህ ትኬት በኋላ እንዘጋዋለን። ለዛ ነው እሺ አሁን አመሰግናለሁ።
በ voucher withdraw በለው ወይም ደግሞ ወደ ባንክ ብትልኮም ይሻላል። ወደ ባንክ ላከውና ከዛ ከፈለግ deposit አድርግ አንተ ከባንክ በቃ እሺ ከቴሌብር ምናምን ትችላለህ።
እሺ እሺ፣ አመሰግናለሁ።
እሺ እሺ እሺ።